hello ጤና ይስጥልኝ ቃልኪዳን ነኝ ከቤስት ቤት ምን ልርዳው?
hello hello ጤና ይስጥልኝ ቤስት ቤት ነው ምን ልርዳው?
አውራ account ገንዘብ አለ
deposit ነው withdraw ነው?
deposit
እሺ deposit message ኡን ቴሌግራም ላይ ላኩልና check እናደርገዋለን።
account ተጠቃይ
ከየት ነው የላኩ? ወደ ቤስት ቤት ነው የላኩት ወይስ ከቤስት ቤት ወደ ሌላ ነው የላኩት?
አዎ ወደ ቤስት ቤት ላከውና account ይላካል ነበር።
እኮ እሺ ዲፖዚት ይገልጽ ሜሴጁ በጣም።
አለ አይደለ?
አ deposit ያደረጉበት message አለ አይደለ?
አዎ እሱ message ቴሌግራም ላይ ላኩልንና እናየዋለን።
እሺ እሺ መልካም ቀን።